ጤና ይስጥልኝ። በሽት ቤት
ዊዝዱ አድርጌ ማታ ቀረብኝና እናቱ
እሺ፣ በሽት ቤት ስልክ ቁጥር የደወልክበት ነው?
አይደለም አይደለም፣ ብር የለውም ያ እሺ፣ አልደውላል። ዜሮ ሰባ አንድ እሺ፣
ዘጠና ዘጠኝ እሺ።
አርባ አንድ አርባ አራት አንድ አርባ አራት ስንት ብር ነበረ?
ማታ ሶስት ሰዓት ወደ ቴሌ ብር አልገባውም። ስንት ብር ነው?
ሶስት መቶ እሺ፣ እሺ፣ ጠብቀኝ አንዴ። ዘጠኝ ብሎ ነው ዜሮ ዘጠኝ ብሎ የሚጀምረው ነው።
ስልኬ ዘጠኝ ዘጠኝ ብሎ መሰለኝ ዘጠኝ ብሎ ነው። እሺ ትናንትና ነው አይደለ?
አዎ ማታ
ሶስት መቶ ብር ወደ ኦቶ አሊ ወደሚለው ዜሮ ዘጠኝ አስራ አንድ ሰባ ዘጠና ዛ- ሰባት ዜሮ ዜሮ ገብቷል።
balance ይላል ግን እዛ ላይ አልገባም።
የ CBE ብር ነው ቴሌ ብር ነው?
ቴሌ ብር ነው ወደ ቴሌ ብር እዛ ላይ balance ይላል ከእናንተ እስኪ አንዴ ቴሌ ብሮችን ደውለህ ጠይቃቸው። ከኛ side ግን ወደዛ account ገብቷል። እሺ ምናልባት እኮ እንደዚህ እናንተ ጋር balance ብሎ እም።
መሀል ላይ እንትን ይላል እና ብዙ ጊዜ ያልገባበት እንትን ይኖራል ብለህ ነው? አይ ምንም ይኖርና- የተፈጠረ ችግር የለም። አይ system ችግር ቢኖር ኖሮ እንደዛ እ፣ ብለን check እናደርግ ነበር። ግን እ፣
እም።
ምንም የተፈጠረ ነገር ስለሌለ እስኪ አንዴ ጠይቃቸውና ቴሌብር ጋር መልሰህ ደውልልን።
እሺ፣ እሺ።
እሺ እሺ